ሄሎ ሄሎ፣ ደረጀ
አቤት።
ከሰመሩ ጨምራለህ?
ምን ይጨምራል? አሁን ነው እንዴ የምትደውይ?
በቃ እሺ፣ እዚህ እናናግርሃለን።
ተውት፣ ማሳሰራችሁ ነው።
እ እ?
አልከፍልም ማለት እቼ መጣሁ። በቃ እናንተ ደውሉ ስትባሉ እና ደቂቃ እንጠብቀው እም፣ እኮ አናግረውታል። እነሱማ
አይደለማ ለእኔ ደውላለሁ ጠብቅ እያለችኝ እኔ ያረፍና እናንተ ምን አይፈራ ብትሰሩ በቃ ይቅር፣ እዚህ እንትን እንልሃለን። እሺ
እሺ ችግር የለም።
እሺ